Hello, hello.
Én is tudni, amit?
ጤና ይስጥልኝ ሀሚቱ መለጣ
Best Bet እንትን ብሎብኝ ነበር password ኡን ረስቼ Okay።
እና አሁን forget forget ብዬ ነው የምጠቀመው እና ምን ታደርገዋለህ መሰለህ? password ኡን አሁን አሁን ያለውን password አታውቀውም ነው ግን login login ብለዋል። ግን Login ብዬው በ forget ብዬ የሚልክልኝ ኮድ የለም።
Forget ብለህ የተላክልህን ኮድ ነው አስገብተህ login ያልከው ነው።
አዎ አዎ አዎ እሺ የተላክልህን ኮድ ማለት ነው እ Current password የሚለው ላይ ታስገባለህ።
እሺ ከዚህ በፊት የተላከልህን አስገብተህ login ያልክበትም ማለት ነው።
አ እሱን current password የሚለው ላይ በትክክል አስገባው። ካፒታሉን፣ small ኡን፣ ዜሮውን ምናምን ለይተህ በደንብ አ- ተጠንቅቀህ ማለት ነው። ከዛ new password እና repeat የሚለው ላይ አዲሱን password ን ታስገባለህ ማለት ነው። አዲሱን password ስታስገባ ደግሞ በፊት register ስታደርግ በነበረበት እ፣ መመሪያ አስገባው። strong password መሆን ስላለበት በዛ መሰረት አስገባው። Small letter፣ capital letter ቀላቅለው ማለት ነው። Symbol፣ ቁጥር ቀላቅለህ password ኡን አዲሱን ማስገባት ትችላለህ ማለት ነው። እሺ